ሄሎ አቤት አቤት ይሰማል ይሰማል። ቤት ምን ልርዳ? ቤት ቤት ነው።
አዎ ገባኝ እንትን ወደ አካውንት ብር አዝዤው አልገባልኝም ወደ እንትን ወደ ቤስቱ ቤት አካውንት
ከየት ከንግድ ባንክ ነው።
ከሲቢኤ ብር አዎ እሺ የእሱን ሜሴጅ ቴሌግራም ላይ ላክለን። እሺ
ምን ሜሴጁን አዎ የሲቪ ሜሴጅ እና የሲቪ ቁጥርን እሺ አንድ ላይ አያይዘህ ቴሌግራም ላይ እሺ።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
ጥሩ